ጤና ይስጥልኝ አስቴ ከምን ይዋቁ እንዴት ነው?
እንዴት አደርሽ?
አለን።
እኔ የምልሽ ምንም አታመጡም ምናምን ነው እንዴ? ወስደነዋል ዛሬ ደመኛችን- ምንም አታመጡም ነው እ?
ይቅርታ ምን አል
አይ ቆርጣችሁ ወደ ወደ ቴሌ ብር ሳታስገቡልን ሮብ ነው ሪፖርት ሮብ ጠዋት የተደረገ ሪፖርት እስካሁን ድረስ እንዴት ነው ማይገ
አሮብ ኦኬ
እ?
ሙሉስ ሞትን ንገሩኝ።
ምን ስንት ሄደኝ ንገራችሁ እንዴ? እኔ የምልሽ ከዚህ በፊት ሪፖርት አድርገው ነበር አይደል?
ብዙ ጊዜ አድርጌያለሁ እና አሁንም ለአንቺ ሙሉ ስሜን መንገድ አይደለም ትርጉሙ ምንድን ነው? አውቃ ሆን ብላችሁ ነው እንዴ?
ተመሳሳይ ኬዝ የገጠማቸው ብዙ ሰው ደንበኞች ሰልችቶ አሉ።
ሊባል ወረፋውን ብላችሁ ነው?
ጠብቀው ይስተናገዳሉ። ተመሳሳይ case የገጠማቸው ብዙ ደንበኞች ስላሉ ወረፋዎችን ጠብቀው ይስተናገዳሉ።
ስለ ምን ወረፋ ነው ሶስት ቀን የሚያስጠብቅ ምንድን ምን ወረፋ ነው ያለው every online አይደል ሁሉ ነገር ያለው screenshot ገባኝ ደንበኛችን።
ልኬላችሁ የለ እንዴ ሮብ ለታ
አዎ።
በቴሌግራም እንትን አልኩ እና
ሙሉ መረጃውን ልከው አሟልተው ሊሆን ይችላል። ባለፈው ሳምንት የ system ችግር ነበረ። አሁን እየተስተካከለ ነው። ሌሎች ደንበኞችም ስላሉ ወረፋዎችን ጠብቀው ይስተካከ- ይስተካከልሎታል።
አረ በ- ለነገሩ በቃ እሺ እሺ።
እሺ፣ መልካም ቀን